ሌላ ሌላ ቀጠሮ ለማስያዝ ነበር እ ለሐሙስ አዎ ቀጠሮ አለን አዎ።
ለነገ አምስት ተኩል ላድርግልሽ።
ለሐሙስ ታክመሽ ታውቂያለሽ? እኛ ጋር ከሶስት ተኩል እስከ አምስት ተኩል አለ። ከሶስት ተኩል አዲስ ጀምሮ አለ።
ነሽ? ታክመሽ ታውቂያለሽ? እኛ ጋር አዎ ቀጠሮ ለሐሙስ ቀጠሮ አለን አራት ተኩል አድርጊ።
አለኝ ነው።
አዎ እሺ አንዴ ጠብቂኝ። ቆይ ጠብቂኝ። እሺ አንዴ ኮምፒውተር ላይ የ- እሺ
edit ብዬ ቀይረው መሰለኝ አይደለ? ነገ ማለት ነው። ሰዓት ነው አይደል? አራት ተኩል ቀየርኩት። አዲስ ወይስ ነባር ነው?
ስልክሽን ንገሪኝ እማ።
ዜሮ ዘጠኝ አስራ ሁለት አስራ ሁለት አስራ ሁለት እሺ ሀያ ስድስት ሀያ ስድስት ስልሳ አራት
ስልሳ አራት ስልሳ ዘጠኝ
ማነው? አቡበከር ነው።
አዎ መሀመድ ነው።
እሺ ስንት ሰዓት ትደረጊ?
አዎ
ጠዋት ሶስት ሰዓት ወይ አራት ሰዓት
ሶስት ተኩል ይሆንልሽ?
ሶስት ተኩል ነው ያለው ቦታ። ሶስት ተኩል ይሁን
ወይ አራት ሰዓት ነው እንግዲህ አራት ሰዓት አዎ
አራት ሰዓት ሙሉ ነው እናቴ።
እሺ ሶስት ተኩል ሶስት ተኩል ይሆን።
እሺ በቃ
እሺ ታይቶሽ እሺ